hello ጤና ይስጥልኝ። ቤት ቤት ሰላም ነው?
እግዚአብሔር ይመስገን። ምን እንርዳ?
አንድ ቁጥር check እንድታደርግልኝ ፈልጌ ነበር። በእናትህ ቲኬት ነው?
አዎ።
እሺ cashier code ኡን ንገረኝ።
እሺ መቶ ሀያ አንድ መቶ ሀያ አንድ መቶ ሰላሳ መቶ ሰላሳ ሰላሳ መጨረሻው
እሺ የዛሬ ጨዋታ አለ አይደል? ቀሪ
እ እ የዛሬ ጨዋታ ነበረ ኪቤራ ብላክስ የሚል
አ እሺ ያው አንዳንዴ የማይታወቁ ሊጎች ብዙም ያልተለመዱ ሊጎች ላይ ውጤት ቶሎ አይለቀቅም። ትንሽ ስለሚቆይ ነው። እንደተለቀቀ አብዴት ይደረግልና ይገባል። አላሸናፊ ኮንኩር
እሺ። አይ በ- ማሸነፉን ስላየው በቃ ያው አንዳንዴ እኛው የኬንያ ሊግ ነው ብዙም እንትን የሚል አይደለም። ለዛ ነው ትንሽ የሚቆዩ አንድ official result ከ system